zum
hello
ሄሎ አል- ጤና ይስጥልኝ ከጅግጅግ የደወልኩለት ዋለልኝ ወይ
የዘላለምን ሽንኩርት ተቀብለዋል እንዴ ትናንትና አ
በቃ እሺ እሱን ለማድረግ ነው እሺ እናመሰግናለን እሺ ኮዱንም ሰጥቻቸው ነበር እኮ እንትን አላሉ
አይ፣ check ለማድረግ ነው ምናልባት ብዬ check ለማድረግ ነው። እናመሰግናለን
እሺ